ሄሎ ሰላም ጤና ልን ቤት ቤት
አብሮ ስል ካሳዋ ፈልጌ ነበረ።
እ ምን ውይይት ካሳዋ አድርገህ ነው?
ፈልጌ ነበረ። አዎ
ምን አድርገህ ነው ወይስ
አይ ያው ተጠራጠርኩት ስላለ ለማየት ነው በቃ ፈልጌ።
ትኬት ነው?
አዎ
እሺ ካሸር ኮዱን ትነግረኛለህ?
እሺ አስራ አራት አስራ አንድ ሀያ ዘጠኝ ሰባ አምስት እ፣ ይቅርታ ስንት አልከኝ?
አስራ አራት አስራ አንድ ሀያ ዘጠኝ ሰባ አምስት
አስራ አራት ሀያ አንድ
አስራ አራት አስራ አንድ እሺ አስራ አራት አስራ አንድ
ሀያ ዘጠኝ ሰባ አምስት
ሀያ ዘጠኝ ሰባ አምስት አዎ
እሺ አራት ጨዋታ ወድቆብሃል። እሺ
እሺ ሌላም ልንገርሽ እሺ ንገረኝ።
አስራ አራት አስራ ሁለት አስራ አራት አስራ ሁለት አርባ ስድስት
አርባ ስድስት ሀያ ሁለት
እሺ እሺ ይህም ወድቆብሃል።
በስንት አምስት ጨዋታ አምስት እሺ እሺ አመሰግናለሁ እሺ መልካም እሺ